ጤና ይስጥልን። ዋሽንግተን ሕክምና ማዕከል ሰላም ናችሁ?
ሰላም፣ እግዚአብሔር ይመስገን።
እንትን ዛሬ አስራ ሁለት ሰዓት ቀጥሮ የነበረ የአንገት በላይ እሺ፣ የሆነ አሰልቼ የምመጣው ነብ- ነበር። እሱ ደግሞ ለነገ ተባለ።
okay።
ስለዚህ መ- መቼ ነው መቼ ነው የሚገባው?
ሮብ ይገባሉ።
ሮብ አዎ፣ ሮብ እና አርብም ይኖራሉ ካልቻሉ።
ሮብ አስራ ሁለት ሰዓት አዎ፣ ማታ 12 ሰዓት።
በቃ ሮብ እመጣለሁ እሺ፣ እሺ።
እና አርብ።
አዎ፣ ሰኞ ሮብ አርብ ነው እንዳማራጭ አለ።
የሚገቡት።
እሺ፣ እሺ፣ አመሰግናለሁ።
እሺ።